በጤና ይስጥልኝ ቃል ኪዳንን ከቤተሰብ ጋር የት የምንረዳው?
withdraw ብዬ ነበረ እንትና confirm አላለም።
በዚህ ስልክ ቁጥር ነው?
yes
ስንት ብር ነው?
ዘጠኝ ሺ ዘጠኝ መቶ ሁለት ጊዜ ብዬ ነበር።
እሺ አንድ መስመር ላይ ጠብቁኝ። እሺ ወደ ዜሮ ዘጠኝ ሰማንያ ዘጠኝ ዘጠና ሁለት ዘጠና ዘጠኝ ሃምሳ አንድ
እሺ ፕሮሰስ ላይ ነው አሁን ኮንፊርም ተደርጓል
ቴንኪዩ መልካም ምሽት